Hello
አሎ አቤት
ጤና ይስጥልኝ።
አብርስታን
አ ቲክቶክ ላይ እንትን ሴሌሪዮ እና ያሪስ አይቼ ነበረ።
የአሪፍ ምን compact ያሪስ compact ሆና ሁለት ሺ አስር እና አስራ ሁለት ሁለት ሺ አስር አለ እዳ ያለበት እዳ ያለበት አዎ አምስት መቶ ሀምሳ የ- ሺህ እዳ ያለበት አምስት መቶ ሀምሳ ሺህ እዳ እሺ አዎ አጠቃላይ ዋጋው አስራ ዘጠኝ ሀምሳ ነው።
አስራ ዘጠኝ ከሀምሳ አዎ cash ስንት ነው የሚጠበቀው? አንድ አስራ አራት ማለት ነው። ያው አንድ ድርድር ካራት።
አለ ድርድር አለ።
አንድ ከአራት እሺ Celerio ስ Celerio ን ቁጥር ልስጥህ፣ እርግጠኛ አይደለሁም ግቢ ስላልቆመች ቁጥር ልስጥህና check ታደርገዋለህ።
እሺ እሺ ዜሮ ዘጠኝ አስራ አንድ
አስራ አንድ ሀያ ስድስት
ካሌብ ስልክ ያስነኝ ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ
ዘጠና ዘጠና አ ሀያ ስድስት ዜሮ ዘጠኝ ዘጠና አ
ማን ልበለው?
ታሲ ብለህ ደውልላት።
እሺ እሺ